ገና ልደቱ በል የዕርገተ ጾም አበላይ ላይ ቀመር በቤተልሔም አንድ መዝሙር ስለሚጎድል የዜማ አባቶች ከሞነኮንና ከይቤ እግዚአብሔር አንዱን መርጠህ በል ይላሉ። መዝሙር በሶስት የቤት ሃሌሉያ ሃሌሉያ ሃሌሉያ ሞነኮነ አስተርዮቱ ለክርስቶስ ስነ መለኮቱ ሙነ ኮነ አስተርእዮቱ ሁለተኛ አዝማች ሙነ ኮነ አስተርእዮቱ ለክርስቶስ ነቢያት ወሐዋርያት ሰበኩ ምጻቶ ለክርስቶስ እሙነ ኮነ አስተርእዮቱ እሙነ ኮነ አስተርእዮቱ ለክርስቶስ ኖሎት ርእዩ ሁለተኛ ዘር ኖሎት ርእይዎ ስፋቲሁ ለዋህድ እሙነ ኮነ አስተርእዮቱ ለክርስቶስ